ሄሎ ሄሎ ሄሎ ሄሎ ouais
ሰላም ሰቅረዱ ነኝ።
Ah, ኦኬ ከቤተሰቤት ሰላም ነው?
ሰላም ነኝ ቲኬቱን ቼክ አደረጋችሁ አዎ ቼክ አድርጌያለሁ። ላስረዳት ነው የደወልኩልህ።
እሺ ሌላ አንተ ያልከው ሰብስቲቲዩት ኮድ ኖ ነው ያልከው አይደለ?
አዎ አይደለ?
አዎ እንደዛ ነው ያልኩት አዎ። እና ከዛ ውስጥ ያስገቡት ይሄ ጎል ያስቆጠሩት ምናልባት አንተ ያስገባቸው ጎል ካስቆጠረ አዎ።
ነው ሆኖ ማለት ነው። አንተ አዎ።
ኖ ካልከው ማለት ነው።
አዎ እሱን ነው ብያለሁ ግን እሱ- ያ ጎል የገባው ዘጠና አምስተኛ ደቂቃ ላይ ነው ያልኩት እኮ እኔ
ማለት ዘጠና አምስት extra time ተጨማሪ ደቂቃ ውስጥ ነው የገባው ጎሉ
ጎሉ የገባው ዘጠና አምስት ደቂቃ ነው።
አዎ ዘጠና አምስተኛ ደቂቃ ላይ ነው የገባው ጎሉ ለዛ እኮ ነው የጠየቅኩ Hello
ሌላ
አዎ፣ ጎሉ ዘጠና አምስተኛ ደቂቃ ላይ እኮ ነው የገባው ለዛ እኮ ነው የጠየቅኩት እኔ።
አዎ ዘጠና አምስት ደቂቃ ላይ ነው የገባው።
አዎ extra time አይደለም አምስተኛ አምስት ተጨማሪ ደቂቃ
እሺ ታቂቅ መልሽ ይደውልልሃል።
እሺ እሺ